Hello ጤና ይስጥልኝ።
አቤት ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
ይኸውልሽ ከዛሬ አራተኛ ቀኑ almost በቻፓ I mean ኪክበር ላይ ከአቢሲኒያ ባንክ ወደ እናንተ deposit አድርጌ ነበረ።
ከአቢሲኒያ ባንክ ወደ ኪዩክ ቤት ነበር ማስገባት የፈለጉት።
አዎ ብዬ ብሩ ተቆርጧል። ለኪውክ ብር አሳውቄ መልስ አልሰጡንም አሉኝ በተደጋጋሚ።
እሺ፣ በአሪፍ ፔ ነበር የተጠቀሙት።
አዎ አሪፍ ፔ
እሺ፣ አስ- አ- አመልክተው ነበር እኛ ጋር በዚህ በዘጠና ሶስት ዘጠና አምስት ላይ አላመለከትኩም። በዚህ እሺ፣ ለሚያችን ስሞትን ይንገሩኝ።
ስሜ ደሳለኝ ንጉሱ።
እሺ፣ የመዘገብኩለት ነው። መስመር ላይ ጠብቁኝ። ደሳለኝ ንጉሱ
ንጉሴ ንጉሴ ንጉሴ አ፣
ስልክ ቁጥር በዚህ ነው ቴሌብር ላይ የሚጠቀሙት አሁን በደወሉበት ሀምሳ አምስት መጨረሻው ቴሌብር አሁን ከአቢሲኒያ አሀ፣ ከአቢሲኒያ ነው እ፣ ያስገቡት። እሺ አዎ፣ ለቤት ቤቴ ነው የሚጠቀሙት እ፣ ይሄን ስልክ ቁጥር ነው።
ስልክ ቁጥር አዎ እሺ ከአቢሲኒያ ወደ ኪዩክ ብር ነበር ያስገቡት።
አዎ ዛሬ አራተኛ ቀን ማለት መቼ መሰለሽ?
መቼ ነው ቀን?
ከትናንት ወዲያ ወዲያ ማለት ነው። almost ዛሬ አራተኛ ቀኑ ያስገባሁበት ሰዓት ደግሞ ስድስት ሰዓት እ፣ አካባቢ ላይ ቀኑ በዚህ ስንት ሰዓት ሰዓት- በይው።
ስንት ቀን ይላል?
ስድስት ሰዓት አራተኛ ቀኑ ዛሬ ማለት ነው።
እሺ እ፣ ማለት ሰኞ ዕለት ማለት ነው።
ሰኞ ለማለት ነው። ዛሬ ምንድን ነው?
ዛሬ ሮብ ሐሙስ ነው፣ ሐሙስ ነው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ። አዎ እሺ ሰኞ ዕለት ቀኑ አዎ።
በትክክል ስለሚያስፈልገን ለዛ ነው የምጠይቆት።
አዎ፣ ሰኞ ዕለት
እሺ ለማያች ስንት ብር ነበር ያስተላለፉት?
አንድ መቶ ዘጠና ዘጠኝ ብር ነው የሚለው አንድ መቶ ዘጠና አምስት ብር መሰለኝ ያዘዝኩት አንድ መቶ ዘጠና ዘጠኝ ብር ይላል።
እሺ ለማያችን እሺ screenshot አንስተው ከአቢሲኒያ text ገብቶሎታል አይደል? Deposit ገብቶልኛል። አዎ አዎ፣ screenshot ኡም አለ።
እሺ በቴሌግራም በምነግረው ስልክ ቁጥር ይላኩልን።
Okay፣ ስልክ ሊያዝ ቆይሽ።
አዎ እሺ እሺ፣ እስኪ ስልክ ስጠኝ፣ ትንሿን ትንሿን ስልክ ስጠኝ። እሺ፣ ንገሪኝ።
ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ በዚህ አዎ፣ ስልክ አዎ።
ቁጥር ስሞትን ጽፈው እ፣ በቴሌግራም screenshot ኡን ይላኩልን።
አሁን እልክልሻለሁ።
እሺ ደንበኛችን ሌላ ምረዳዎት ነገር አለ?
የለም፣ ስለደወሉ ይህን አመሰግናለሁ።
ከረዳሽኝ በቂ ነው።
አስተያየቱን ያስቀምጡ። መልካም ቀን። እሺ፣ አስተላልፍሎታል ለሚመለከተው ክፍል።
እሺ፣ እሺ።
እሺ፣ መልካም ቀን።